ጤና ይስጥልን በሽት ቤት ቤት ነው የምንገዛው።
አዲስ ኤጀንት ነበር እና
እሺ አዲስ ኤጀንት ለመክፈት ነው። ኤኒ ዲስክ ላይ እንትን ማን ኮፍተን ነበር ልበል አንተ?
ዳግም ከማል
ዳግም ከማል ኦርማን ነው የሚል ማለት ነው።
የት አካባቢ ነው?
እ ድሬዳዋ ቀበሌ ዜሮ ሁለት ድሬዳዋ ድሬዳዋ ጣና ሰራጋ
እሺ እንትን ምን አድርገው ምን አስቸግሮህ ነው?
ምንም አዲስ ለመክፈት ነው። ገና አልተጫነም system ገና ምናምን ሊጫን ነው?
አዲስ ነው። አዎ አዎ አዲስ agent አሁን እንትን ብለን ነው።
እሺ እሺ በቃ accept ትለናለህ። እሺ ሲመጣ
እሺ፣ ቴሌግራም ላይ እንትን ቁጥሩን የኢንግሊዝ ኩል ልከን ነበር አዎ አይቼዋለሁ። እሺ ዳግም
አስገብተን ነበር አዎ
እሺ ጋር ሲመጣ active